ደውዪልኝ እኮ ብያታለሁ ግን አዎ ደግሞ እንዳትመጪ አንቺ ሂድ በቃ ኧረ ያሲን ይምጣለት hello
አቤት ሰማንያ አንድ ሰማንያ ስምንት ላይ ደውለውልን ነበረ
ወይ ልጅ ነካክቶ ነው።
ምን አሉት ልጆች አዎ ነካክተውብኝ።
እሺ በዚህ ሰዓት ኢንስቶኖምስን የደወሉት የአክሲዮን ሽያጭ ወይም ደግሞ ቤት የመግዛት ሀሳብ አለት እ ቤት የመግዛት ሀሳብ አላችሁ ወይም አክሲዮን የመግዛት
ኧረ የለንም። ልጁ ነካክተውብኝ ነው።
እሺ የድርጅት ስልክ ስለሆነ ለልጆች አይስጧቸው ስልክ እሺ